dansa እንዴ? ቆል hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከችብችብ ጋር የምደውለው እየሞከሩ ነበር ስልካቸው።
መሰለኝ ተቋርጦ ነው።
okay፣ ጥቅል ጎመን ብለውኝ ነበር።
አዎ ጥቅል ጎመኑ አዎ፣ ተዋጥቶና ማታ አንድ ሰው ስለሚቀረው ማታ አላዘዝኩም።
fail አድርጓል።
okay ሰው ምንድን ነው የምሆን? ብሩ ነው ብሩ የሚመለሰው?
ተመላሽ። ለእያንዳንዳችሁ በቴሌ ብር ቁጥራችሁ ይመለሳል። ለአራታችሁም ለየብቻ okay፣ እንጂ አሁን ሰው ባገኝ እ፣ አይቻልም፣ አይቻልም።
እንትን አይልም።
አዎ fail አድርጓል፣ አይቻልም።
okay፣ በቃ።
ብሩ ተመላሽ ኮዱን ይደረግልታል።
ትልክልኛለሽ አይደል? የአቮካዶ የአቮካዶን ኮድ አቮካዶን ኮድ እኔ ማወቅ አልችልም። ስልኮት ላይ እኮ አለ። እስከ ዛሬ አይተው አያውቁም ስልኮት ላይ
no የሌሎች እኮ ደርሶኛል። የአቮካዶ ብቻ ነው ያልደረሰኝ።
okay። እስኪ አሳውቅሎታለሁ፣ አልደረሰኝም።
አስ- አሳውቅሎታለሁ።
አመሰግናለሁ።
ወይ driver ኦች ሲመጡ እ፣ ከሱ ጋር ሊያገናኙ ይችላሉ።
አይ እሱ የሚሰጠኝ ግን አሁን ላኪ ብሎኛል።
እ፣ driver ኦች አልመጡም ገና አይደለ?
አይ ደርሷል፣ እቃውን ተቀብያለሁ። ወይ የእሱን ስልክ ልንገርሽ?
እንዴ እቃውን ተቀብለዋል። የአቮካዶውን አዎ እቃውማ ደርሷል። አዎ እቃው እኔ ጋር ደርሷል። ግን አቮካዶውን ኮድ ንገሪኝ ስላለኝ text ደግሞ አረሰኝ። የሌላው የሁሉም ደርሶኛል። የሽንኩርት የምናምን የአቮ- የሌላው okay፣ ደርሶኛል።
እሺ ለ driver ኦች ጥሩ ስልኩን እሺ፣ driver ኡን ላዋራው።
no አሁንማ እኔ ራቅ ብያለሁ። ሰው የተቀበለልኝ እና እዛው ጋር ሆነ ነው እኮ የደወልኩልሽ።
okay፣ ስለዚህ ተመልሰው ነው ማለት አቮካዶውን የሚቀበሉት?
አዎ የእሱን ስልክ ልንገርሽ?
ይቅርታ እነሱ ነበሩ ማስተካከል የነበረባቸው። ናቲ ነው
አይዶ ነው አስራ ሶስት ቤት መጨረሻ አስራ ስድስት ዳው አስራ ሶስት አስራ ሶስት ሀምሳ አስራ ስድስት ሀምሳ ሶስት አስራ ስድስት በቃ እኔ እደውልለታለሁ። እሺ አሁን።
አመሰግናለሁ።